ዘጠለቅ አለ አለ
ወይ ወይኔ ሀይሚ አላችሁ እንዴ እናንተ እሁድ? እኔ ብቻዬን እንዳልቀር እዛ እሁድ መሲ አለች።
መሲ ያለች በቃ አዎ ጨርቅ መሲ ስራ አለች።
እንሄዳለን ነው ይበያት።
መጣ እንዴ? አለቃ መጣ አዎ መጣ። እንዲሁ ግራ እንዳጋባኝ አሁን ገና ፈገግ አለ። አበስኩ ከበርኩ ረዱ መጣ። እሺ እሺ እሺ በይኔ መጣ።
እሺ